Hello hello
አቤት አይሰማዎትም ደንበኛችን?
አሁን ይሰማኛል።
እሺ ምን ልርዳው?
እ ከትላንት ወዲያ ከሁሉ ስፖርት ውዝግ ባርጌ ነበረ በአሪፍ ቤት እሺ
እ ወደ ሁሉ ስፖርት ተመልሷል ብላችሁ የነበረ ሁሉ ስፖርት ላይ still active አልሆነም ኃላፊነቱን
እሺ ሁሉ ስፖርትን contact ለማድረግ ሞክረው ነበር ደንበኛችን?
ሁሉ ስፖርትን contact የማደርግበት ምንም አማራጭ አላገኘውም።
betting site ኣቸው ላይ እ, የለም ስልካቸው?
እሱ አንድ ስልክ አለ፣ እሱ አይነሳም።
አዎ እንግዲህ ደንበኛችን እነሱ ጋር ደውለው ቢያሳውቋቸው active ያደርጉሎት ነበር።
እናንተ contact የላችሁም ከእነሱ ጋር?
አ, ባለሙያዎቻችን contact ይኖሯቸዋል። እንደገና ሪፖርት አድርግሎትና አዎ።
ለማስተካከል እንሞክራለን።
እ፣ contact ካላቸው contact አድርግና ቢያንስ መልሱን ባውቀው ደስ ይለኛል። እናንተ ጋር ሁለት ሶስት ያስመዝግብ ያለው actually እሺ ወደ ባለሙያዎቻችን ሪፖርት አድርግላታለሁ መልሼ። ስሞትም አልበል ሙሉ ስሞት።
ነጻነት አይሉ ብያ
እሺ ደንበኛችን
እሺ፣ ድጋሚ አሁን ልደውል ወይስ- በደወሉበት አሁን በደወሉበት ስልክ ቁጥር ነው የአስመዘገቡ አዎ።
የነበረው።
አዎ እሺ ደንበኛችን አሁን ሪፖርት አድርግሎትና አዲስ ነገር ካለ ደውለን እናሳውቆታለን።
እሺ፣ እሺ።
እሺ ሌላ ምረዳት ነገር አለ?
በቃ ይሄንን ደውለሽ ካሳወቅሽኝ እ፣ እሺ እሺ ደንበኛችን ስለ ደውሉ እናመሰግናለን። አገልግሎት ላይ ያሉት አስተያየት ከደሞድሩ ላይ አስቀምጡ። መልካም ቀን።